የ Best Bet
የ Best Bet እንትን ነው
Best Bet ነው። ምን እንርዳው?
ጠዋት ከ account ከ Best Bet account ወደ ባንክ account withdraw የተደረገ ብር እስካሁን አልገባም። ምንድን ነው ችግር?
ጠዋት ነው
አዎ፣ ዛሬ
በደወልክበት ቁጥር ነው።
አይደለም፣ በሌላ ቁጥር ነው።
እሺ፣ ቁጥሩን ትነግረኛለህ?
አዎ፣
ንገረኝ። የቤስት ቤት ቁጥር
ዜሮ ዘጠኝ ሰላሳ ሁለት ዜሮ ዘጠኝ ሰላሳ ሁለት ዘጠና አምስት ዘጠና አምስት አርባ ሁለት
አርባ ሁለት ዜሮ ስምንት
አሁን ነው አይደለ?
እ አሁን ነው አይደለ የሞከርከው?
አ ወደ ጠዋት አካባቢም ነው ወደ ምሳ ሰዓትም ሞክሬያለሁ።
ስንት ብር ነው
አንድ ሺህ አራት መቶ ብር
ወስዶብህ ነው አይደለ? አልገባልኝም ነው አይደል?
አዎ አዎ
እኮ አ፣ ዛሬ ነው ትናንትና ነው እንዴ?
ትናንትናም ማታም እምቢ ብሎ ነበረ። ከዛ ጠዋት ስሞክረው ነበረ፣ ምሳ ሰዓትም ስሞክረው ነበረ።
አንድ ሺህ አራት መቶ ብር ነው አይደለ?
አዎ
okay፣ processing ላይ ነው። ለቻፓ አሳውቅልሃለሁ፣ ይገባል። እሺ፣ ትንሽ ጠብቅ።
እሺ፣ እስከ መቼ?
ወይም አንተም ደውልላቸው ስልክ ደስታና ለቻፓ ደውልላቸው። እሺ፣
okay፣ ለእነሱ መደወል ይቻላል እንዴ?
አ ትችላለህ።
እሺ፣ ስልካቸው ኬት ነው? እዛ ላይ አለ።
ዜሮ ዘጠኝ ስልሳ
እሺ፣ ዜሮ ዘጠኝ ስልሳ
ሰባ ሁለት አርባ ሁለት ሰባ ሁለት
ሰባ ሁለት አርባ ሁለት ሰባ ሁለት
ሰባ ሁለት አርባ ሁለት ሰባ ሁለት አ ደውልላቸውና ፕሮሰሲንግ ላይ ነው አልገባልኝም በላቸው። እሺ እሺ እሺ